Hello ቴክኒክ ሚያስጥልኝ አቤት ስኬት ቴክኖሎጂ ነበረ። ምን ልርዳ?
አ-
ስኬት ቴክኖሎጂ ነበረ ደውለህ ነበር።
አዎ ማ ማ ስኬት ቴክኖሎጂ cash register machine ወይስ አቢሲኒያ?
አዎ አዎ አዎ የኔ እህት ልክ ነሽ ልክ ነሽ። ደውዬ እኮ እምቢ ብሎኝ እኮ ነው። አንድ ማሽን ትናንት ሰጥቼ ነበር። በእናትሽ እንዲያው እባክሽ ይልኝ።
እንዴ ትላንት የገባማ ትላንት አያልቅም።
አይ ተ- ያለ ያው እንግዲህ አስገባ ብለሽኝ እንትን ብለሽኝ ነበር። እዚህ ደግሞ ስላስቸገሩ ነው። እስቲ እንዲያው ጠያይቅልኝ በእናትሽ አበበ ነው ትላንት ስሙ።
አላለቀ። ትላንት የገባ ስላላለቀ ነው።
እሺ መቼ ልጠይቅ?
እንደውላለን እኛ እሺ በይ እንዲህ እየደወሉ check አድርጉ።
እሺ የኔ እመቤት እሺ እሺ እሺ በይ